કોણ
હેલો હેલો
હેલો ሰላም ጤና ይስጥልን ቴሌቪ
ከዚህ ስልክ ላይ ሁሌ ብር ይወስድብኛል እንድታጥፉልኝ ፈልጌ ነው እሺ ኮከብ ዘጠኝ ሰማንያ አምስት መሰላልቶ የደውሎ ስድስት ቁጥር ላይ ለማቋረጥ ይላል
በሜሴጅ ላክልኝ እቃው ሁለት ሚገር
ኮከብ ዘጠኝ ሰማንያ አምስት መሰላላ ብሎ ይደውል ስድስት ቁጥርን ይጫኑ ይቋረጣል እሺ